ጤና ይስጥልኝ የሲበራ መረጃ ማዕከል እባክዎት ምን ልርዳዎት?
ሰላም ነው?
ሰላም ጤና ይስጥልን።
አለን አለን። እንትን ፈልጌ ነበር።
ምን?
የ air ticket ኡን information ነው።
እሺ ይቻላል።
ከዚህ ከ- ወደ ናይሮቢ
እሺ ለመቼ ነው የፈለጉት?
እም፣ አሙ- ሐሙስ ሐሙስ የምቀጥለው
እሺ መሄጃ ብቻ ነው የፈለጉት?
እ- እ- እስቲ ዋጋው ስንት ነው?
ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት?
one way ይቻላል አይደለ?
one way አይቻልም።
እ- እ?
ይቻላል። እሺ ሌሎት
እስቲ የለም እሺ እሺ እ፣ ከአዲስ አበባ ናይሮቢ በ Kenya Airways እ፣ ዝቅተኛው ዋጋ 49474 ብር ነው። የመሄጃ
አርባ ዘጠኝ ሺህ
474
አራት መቶ ሰባ አራት አ
አ፣ የ one way ነው።
አ የመሄጃ ብቻ
እም፣ okay okay። በቃ እስቲ እንትን አድርጌ እ፣ እደውልልሃለሁ።
እሺ ደውሉልን።
እሺ እሺ።
እሺ ሌላ መለስ ነገር ይኖራል?
እ- እ- ይኸው ነው አሁን ቲኬቱ one way one way እዛ ደውዬ ስጠይቅህ እም፣ የ one way ይቻላል ካሉ ችግር የለም።
እሺ እሺ
እሺ እሺ ደውሉልን። አመሰግናለን። መልካም ቀን።
እሺ አባት እሺ